Alo.
Alo.
Müslüm ቤት
ቤስት ቤት አዎ፣ ምን ነበር?
የሆነ እንትን ተሎ ነበር ቴሌግራም ላይ እና ቤስት ቤት አለን እና እሺ፣ ምንድን ነው የሚሰራው? ስቲከር ነው ወይስ ምንድን ነው? እሱን ልጠይቅ ነው።
ባነር ነው። ምንድን ነው ስቲከር እና ቴሌግራም ላይ ልካውት እሺ፣ እንዲሰራ እንዲሰራ ነበር የላኩት።
አዎ፣ banner ስቲከር ነው ነው የሚሰራው? በ banner ነው አዎ፣ የሚሰራው?
አዎ።
ሁሉም banner size ኣቸውስ?
banner size
ስራ ላይ ነኝ። አላ አላ
hello፣ ወይ እ፣ size ኡ እዛው PDF የተላከልህ አለ ፋይሉ አ
እዛ ላይ አለ።
size ኡ ፋይሉ ተጽፎበታል ሙሉ ያለ አዎ፣ ተጽፎበታል።
ይሙ ላይ እሺ፣ እሺ ባነ- ባነር ነው ሁሉ መጠጥ አዎ፣ ባነር ነው የተ- የምታሰሩት ጋር እናንተ ነው።
እሺ፣ ባነር ነው የምናሰራው። ሳይዙ ልዛው ላይ አለ።
አዎ፣ እዛ ላይ ያለ ይኸው።
እሺ፣ አይሆንም።
እሺ፣ እሺ።